ቤት ቤት ነው።
አዎ ቤት ቤት ነው።
ትላንት መጥቤ እናንተ ጋር የእርሳሳ ተኖር ማሩ
እሺ cashier code ኡ ንገረኝና check ላድርግልህ።
account ነው አስራ ሁለት B ከሚለው ነው እ እሺ እሱ ticket ID ነው፣ ችግር የለውም እሱም ያሳያል። እሺ አስራ ሁለት B
አስራ ሁለት B ሰማንያ አምስት E
ሰማንያ አምስት E ዜሮ ዜሮ ED ዜሮ ዜሮ EB
EB
EB
ሰማንያ ሶስት ሰማንያ ሶስት አስራ ሶስት መቶ ሰባ እ አስራ ሶስት መቶ ሰባ አስራ ሶስት መቶ ሰባ አዎ እሺ አስራ ሁለት B ሰማንያ አምስት E ዜሮ ዜሮ ED ነው እየሰማኝ ነው አይደለ? ከዛ EB
ED
ED ካልክ በኋላ EB ነው ያልከኝ።
ED ካልኩ በኋላ BB BB ነው። okay አዎ እሺ እ አንዴ እሺ ትነግረኛለህ ደግመህ? ይቅርታ data እያመጣልኝ ስላልሆነ ነው።
እሺ አስራ ሁለት BB አስራ ሁለት B
እሺ
ሰማንያ አምስት እሺ
E ዜሮ ዜሮ B ዜሮ ዜሮ
ED እሺ
BB እሺ
ሰማንያ ሶስት ሰማንያ ሶስት
አስራ ሶስት አስራ ሶስት መቶ ሰባ መቶ ሰባ እሺ እ ቴሌግራም ትጠቀማለህ እንዴ?
አዎ እሺ ወይ screenshot አድርገህ ትልክልኛለህ?
ቴሌግራም እዚህ ስልክ ላይ የለም። ፌስቡክ ነው ያለኝ።
ፌስቡክ ላይም ቢሆን ላከው ችግር የለውም።
በፌስቡክ ልኬዋለሁ።
ልከዋል? እሺ በቃ check አደርግልሃለሁ በዛው እዛው ላይ ልመልስልህ መልስልህ check አድርጌ ምክንያቱም የ- የነገርከኝ ቁጥር data እያመጣ አይደለም።
እሺ እንትን ነው ይሄ VAR ይታያል አይታይም ብዬ ታይቶ ነበር፣ ግን እነሱ እንትን አለ እ
VAR ይታያል ብዬ ነበር ጨዋታ ላይ የተጫወትኩት።
እሺ
ከዛም በኋላ ታይቶ ግን እንትን አላልኩ ኤግዜት ታረጉ
እሺ በቃ ችግር የለውም። ማን በል ስምህን ቴሌ- የፌስቡክ ስምህ ማን ነው?
ዩኒካ
እሺ check አደርግልሃለሁ። እሺ ጠብቀኝ ትንሽ።
እሺ